እኔ እየደወልኩ
ሄሎ ሄሎ፣ ጤና ይስጥልኝ ምስራቅ።
እግዚአብሔር ይመስገን።
እ ደውዬልዎት ነበር። አሁን ከቺፕቺፕ ነው።
አዎ እኮ እየጠበቅን ነው። ስልክ እኮ ልጅቷ ተመ- ከመለሰች እኮ አሳውቅሃለሁ ብዬ ነው።
Okay፣ ስለዚህ በቃ እቃውን ተመላሽ አድርጎ ማለት ነው የሚረከብ ሰው ከሌለ።
አዎ ለእሷ ነው ያዘዝነው እኛ order ያደረግነው ለእሷ ስለሆነ አዎ እሷ ካላነሳች እንግዲህ ያለው አማራጭ መመለስ ነው። እስኪ Okay።
አሳውቁኝ ብያቸዋለሁ። ሌላ ስልክ አንድ ሁለት ደቂቃ አስጠብቀናል።
እሺ፣ እሷም ቤት የለችም። መኪና ይዞ ስለቆመ ትንሽ ይከብዳል። ቶሎ አስረክቦ መሄድ ስላለበት ከ driver።
አዎ ትክክል እኮ ትክክል ነው። እሺ መል- አንዴ አ- መ- ልደውልና መልሼ ልደውልልህ።
እሺ፣ ቶሎ ቢነግሩኝ የተሻለ ነው።
እሺ እሺ እሺ እሺ፣ መልካም